ሄሎ ሄሎ፣ ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን።
እ፣ ናሪ online shopping ነው የሴቶች።
አዎ።
እሺ፣ እኔ ምደውላ ከ We Plus Solution ድርጅት ነው። We Plus አንድ የ app develop አድርገው ነው እና እዛ app ውስጥ ከሀምሳ በላይ የተ- የተለያዩ service የሚ- ይዛሉ እና አንደኛው የእናንተ አይነት shopping ነው እና እዛ ውስጥ እንድትመዘገቡ ነበረ ፈቃደኛ ከሆናችሁ ያለምንም ክፍያ የለውም።
አልገባ አንድ እስኪ ድገሚልኝ።
እሺ ውስጡ የተለያየ service የሚይዙ እ፣ እንትኖችን እየመዘገበ ነው እና አንደኛው የእናንተ አይነት ነው እና እዛ ላይ እንድ- ስትመዘገቡ customer ም የሚፈልግ ሰው በቀላሉ ያገኛቸዋል። delivery ም ከእናንተ store የሚፈልግ ካለ እኛ delivery እናደርጋለን እ፣ እና እንድትመዘገቡ ነበረ ፈቃደኛ ከሆናችሁ።
እሺ፣
እሺ እ፣ app ኡን ታወርጀዋለሽ ወይስ እኔ link ልላክልሽ?
እሺ ላኪልኝ link ኡን።
እሺ link ኡን እልክልሻለሁ። እዛ ላይ ተመዝግበሽ register ማድረግ ነው። እሺ አመሰግናለሁ። መልካም ቀን።
እሺ።